ሄሎ ቤት
አቤት አቤት
በአስራ አንደኛ ወር በቀን ዘጠኝ ነበር ኢትዮ chicken ነው የደወልከው ማን ልበል okay አንዱ አለም አገዘ ይባላል ነው እሺ እሺ የኮሬ ዞን ነበር እሺ እሺ እና ትእዛዝ አዝዤ ነበረ ቆይ መቼ ነበር ያዘዝከው
በአስራ አንደኛ ወር ቀን ዘጠኝ አስራ አንደኛ ወር
ቀን ዘጠኝ
እህ። እሺ ዜሮ ዘጠኝ ስልክ ቁጥር ንገረኝ እስቲ እ
አስራ ዘጠኝ እሺ ስልሳ ስምንት እህ ሰባ አንድ እህ አስራ አምስት
ከየት ነበር
የኮሬ ዞን ኮሬ አ
አ፣ እ፣ እ፣ ደቡብ ነው አ ደቡብ ኢትዮጵያ
ዞኑ ምንድን ነው ኮሬ ኮሪያ ኮሬ አለ እንዴ ዞን?
አዎ በፊት አማሮ አማሮ አማሮ ዞን ብዬ ነው። አዎ አሁን ዞን ሆኗል። ኮሬ ዞን ነው።
እሺ እሺ አ፣ እሺ check አደርግልሃለሁ መልሼም እደውልልሃለሁ